ጤና ይስጥልኝ ቢጂአይ ኢትዮጵያ ራሄል ነው የላኩት መረዳት
ድራፍት ማሽን ተበላሽቶብን ነበረ።
እሺ ብልሽት ለማስመዝገን የፈለጉት ምን ምን?
ሌላ አቤት ድራፍት ማሽን ተበላሽቶብን ነበር።
እሺ የቢጂአይ መለያ ቁጥር ወይም TIN number ካለው እሱን ይስጡን።
TIN number
አምስት ዜሮ አምስት ዜሮ
እሺ አርባ አንድ አምስት ዜሮ አርባ አንድ እሺ
ሀምሳ አራት እሺ ስምንት
ስምንት አዎ
Oak Bar and Restaurant ነው የሚለው?
አዎ አዎ አዎ የት አካባቢ ነው ያሉት?
ለጋር
እሺ ሙሉ ስሞትን ንገሩኝ።
Oak ባርና ሬስቶራንት የእርስዎ ሙሉ ስም እ አማረ ተነሳ
ማን አለ?
አማረ አማረ የአባት ስም?
ተነሳ
እሺ አሁን የደወሉበት ስልክ ቁጥር ለያዘው አዎ አዎ እሷ ነች።
ምንድን ነው የሆነበት?
አረፋ ያመጣል አረፋ ብቻ እያመጣ ነው የሆነው?
አዎ እሺ መዝግቤ ያው ለሚመለከተው አካል አስተላልፌዋለሁ። በሁለት እሺ።
ሰዓት ውስጥ ይስተካከልልዎታል። ግልጽ ነው።
እሺ እሺ ሌላ ምረዱት ነገር አለ?
ሌላ ምንም የለም አመሰግናለሁ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ አመሰግናለሁ